دي الزنجة أيوة
تاني استنيك من السبورت بقوم للراب
ከሁሉ ስፖርት ብር ወደ ቴሌብር አሳልፌ ቅድም ማለት ነው አምስት ሰዓት አካባቢ እና እስካሁን አልገባም። ቴሌብር
ልከውልህ ነበር ቴሌግራም ላይ
አልተላክም። ራሴ ነው በእንትን የላኩት ትላንት የቆረጥኩት ነበርና
እሺ ቴሌ- ቴ- የሁሉ ስፖርት ላይ ይግቡና transaction history የሚል አለ።
አዎ እሱ እኮ load እዛ ላይ- አያደርግም። በቃ እ።
እሺ load እንትን refresh ሲያደርጉ ያደርግልዎታል።
okay እስኪ ልሞክረው እንደገና። ቅድም ባይቼው ነበር እምቢ ብሎኝ።
እሱን screenshot ያደርጉና ቴሌግራማችን ላይ ይሎ- ይላኩልን።
እሺ እሺ እሺ